normal ዬ እኮ
ሄሎ የለውም።
አቤት።
ሰላም ከቺፕቺፕ ነበር ምንደውልሎት።
እሺ ይቅርታ ሽንኩርት order አድርገው በአይተ- በ quality ው ምክንያት አልፈለጉትም ነበር አይደለ?
አዎ፣
እሺ ተመልሶልታል product ኡ
አዎ። ማ- ማለት ብሩ product ኡን ተመልሶልታል?
መልሼዋለሁ።
ብሩ ብሩ እ?
ብር ተመልሶልታል?
ብር የሰላሳ ስምንት አልተመለሰም፣ አልተመለሰም።
አልተመለሰም።
አዎ፣ እ፣ አጠቃላይ ሶስት ሺ ሁለት ብር ነው አይደለ?
አዎ። ሰላሳ ምናምን ኪሎ አዎ ሰላሳ ሰላሳ ስምንት ኪሎ አዎ፣ እሺ ቴሌ ብር ይሰራል ይሄ ስልክ ቁጥሮት አሁን አዎ፣ የደወልኩሎት አዎ። ይሰራል፣ ይሰራል ይሰራል።
በቃ በዚህ እናስገባሎታለን እሺ፣ እንትኑ መልሶታላ product ኡን አዎ፣ መልሼዋለሁ። እዛው አየር ላይ ነው የመለሰው።
በቃ እሺ በዚህ እናስገባሎታለን እሺ መልካም ቀን